ጤና ይስጥልን ቤት ቤት ቤት ነው የምንረዳው?
አስር ሺህ ብር ድሮ ብዬ እሺ፣ አልገባልም።
በዚህ ስልክ ነው።
መጨረሻ ይሄ ነው ቁጥሩ ያስገባሁበት ዜሮ ዘጠኝ ሀያ ዘጠኝ እሺ፣ ሀያ ሁለት እሺ፣
ሰባ ዘጠና አምስት ሰባ አስራ አምስት ሰባ ዘጠና አምስት
ዛሬ ነው።
አዎ
እሺ፣ አንዴ ጋ ጠብቀኝ። የላካቸው አስር ሺህ ብሮች እንዳለ ገብተውልሃል እኮ።
አሁን አሁን አዎ፣ ግን ያልገባ አስር ሺህ ብር የለም። አዎ፣ confirm አሁን ብሎ አልገባኝም።
የቀረ hello፣
hello፣ አሁን ነው አልገባልኝም።
ወደ ኢሳቅ ብሎ ዜሮ ዘጠኝ አዎ።
ሀያ ዘጠኝ ሀያ ሁለት ሰባ ዘጠና አምስት ላይ ገብተውልሃል። እሺ፣ check አድርገው የቴሌብር account ህን እ?
የቴሌብር account ህን check አድርገው ገብተዋል። እሺ፣
እስቲ ገበሽ አዎ፣ እሺ፣ መልካም ምሽት።